ሄሎ ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ፍሊንትስቶን ነው ምን ልርዳዎት?
ጤና ይስጥልኝ። እንትን sales center የት አገኛለሁ? ስለ sales መጥቼ ለማውራት ነበር።
Okay ቢሮ
አዎ ሄሎ ሄሎ ሄሎ ወይ አሁን ይሰማል። ቢሮ ቢሮዎቻችሁ የት የት ነው?
Head office ገርጂ አለን። branch ደግሞ ቦሌና ልደታ አለ። የቱ ይቀርቦታል?
ልደታ ይቀርበኛል። ልደታ ምኑ ጋር ቤቱን ያውቁታል?
እ፣ ነጩ ህንጻ ነው?
አዎ ነጩ ህንጻ ከፍርድ ቤቱ ወደ አብነት የሚያስኬደው መንገድ ላይ ነጭ ህንጻ አለ። ትንንሽ መስኮቶች አሉት።
አወቅኩት። Okay ዘፈን Ground የተሰራበት ላይ አ እዛ ground ላይ አለን። ስሞትን ማን ልበል
እ፣ ዮሐንስ ይባላል።
ዮሐንስ ዛሬ ይችላሉ?
አዎ ዛሬ እችላለሁኝ። ወሎ ሰፈር ላገኝ ነበር። ወሎ ሰፈርም አላችሁ I think ቦሌ።
ወሎ ሰፈር ቀይረናል። አሁን የለንም እዛው ቀይረናል።
ቤት።
Okay፣ አዎ እዛ ላይ ነበረ። ድንገት ልደታ ስለሆንኩ ነው። በቃ እዛ ሄጄ አናግራለሁ።
እሺ እሺ፣ እናመሰግናለን።
አመሰግናለሁ። እሺ bye። ሰላም መልካም